በቃ ያለዚ ሁሉ ሄሎ ጤና ይስጥልን። በሽት ቤት
በታች አካውንት እንትን እንትን የጠፋብኝ ፓስወርድ
እሺ ዘጠኝ ብለህ ጀምርና ስልክህን ፎርጌት ፓስዋርድ በለው።
አረ አይደለም ስልኬ እንትን አድርጎ ነው ጠፋብኝ። ስታክ አደረገና እሺ ወደ እኔ ስልክ ቴክስት ቢደረግም አይ አይደርሰኝም። በዚህ ስልክ መላካታችሁ
እ የ- ስልኩ ጠፍቶብሃል።
አዎ የኔ ስልክ ጠፋብኝ።
okay፣ ስልኬ ስለዚህ አደረገ- እዛ ነው የሚደርሰው password ኡ።
አዎ ስልኬ ላይ ነው የሚደርሰው። ስልኬ ደግሞ አዎ።
እንትን አድርጓል።
አዎ፣ ስለዚህ ምን ማድረግ አይቻልም። ወይ አዲስ account መክፈት ነው ያለብህ። ብር ምናምን አለው account።
አዎ ስላለው እኮ ነው።
okay፣ እስቲ ቆይ አንዴ ጠብቀኝ መስመር ላይ